አላየንም በሉ እስቲ አልሰማንም በሉ ያሙት ሲፈልገን ሲሻን ውሏል አሉ ያሙት ሲፈልገን ሲሻን ውሏል አሉ እስቲ አላየንም በሉ እንዴት ሆናለሁ ወር እንዴት ሆናለሁ አሁንም ከፍቶኛል ኋላም እሞታለሁ አሁንም ከፍቶኛል ኋላም እሞታለሁ ወር እንዴት ሆናለሁ ታከክ ታከክ አለን አውሬ ሊበላኝ ኮሽ ኮሽ አለ ጅቡ ሊበላኝ ይዳን ወንድሞቼ እኔንስ ይብላኝ እስቲ አላየንም በሉ እናቴና ግዣት ሆዴ ይላ ወሳል እንዲህ እንዲህ እያልኩ የኔም ቀኔ ደርሳል እንዲህ እንዲህ እያልኩ የኔም ቀኔ ደርሳል የኔም ቀኔ ደርሳል እናንተ ሰዎች ይች ቅጠል ምንድናት? እናትገኝም እንጂ ወይ እናት ወይ እናት አትገኝም እንጂ ወይ እናት ወይ እናት ወይ እናት ወይ እናት አላየንም በሉ እንስቲ አልሰማንም በሉ ያሙት ሲፈልገን ሲሻን ውሏል አሉ ያሙት ሲፈልገን ሲሻን ውሏል አሉ እንስቲ አላየንም በሉ ከቤተ እስኪያን ጓሮ ሰው የዘራችው ሲበሰብስ እንጂ ሲበቅልና አያችሁ ሲበሰብስ እንጂ ሲበቅልና አያችሁን እስቲ አላየንም በሉ ጣትሽ በሰ በሰ እኔን ያአበስ ብሰኝ ፈትፍቶ ያበላኝ ፈትሎ ያለ በሰኝ እንስቲ አላየንም በሉ አላየንም በሉ እንስቲ አልሰማንም በሉ ያሙት ሲፈልገን ሲሻን ውሏል አሉ ያሙት ሲፈልገን ሲሻን ውሏል አሉ እንስቲ አላየንም በሉ እንዴት ሆናለሁ ወር እንዴት ሆናለሁ አሁንም ከፍቶኛል ኋላም እሞታለሁ አሁንም ከፍቶኛል ኋላም እሞታለሁ ወር እንዴት ሆናለሁ